ከሱ ላይ ደግሞ ቤተሰብ አለ።
ሄሎ ጤና ይስጥልኝ ቤስት ቤት
ማታ ብር ዊዝድሮ አርግቼ አልገባልኝም።
ዊዝድሮ አድርጌ አልገባልኝም።
እንደማረቅ አላውቅም።
ብር ነው በደወልክበት?
አይደለም አይደለም ዝም ባንክ ዞሯል ምናምን ዜሮ ዘጠኝ ሰባ ሰባት ዜሮ ዘጠኝ ሰባ ሰባት ዘጠና አምስት
ዘጠና አምስት አዎ፣ አዎ።
ሰማንያ ስምንት ሀምሳ አንድ
ወደ እንደዚህ እንዴት አደረገ ብዬ ልደውልለት ስል ስልኩንም አያነሳም አኩርፎኛል እና አዲስ አበባ ያ የእሱን ቁርሳ ታውቃለህ?
እና ደግሞ እንዴት እንደምንበላችሁ ንገርን።
እ እንዴት እንደምበላችሁ አዎ።
አበላም እንዴ ብዙ ሰው ይበላል እኮ አቦናት እኔ ሶስት መቶ ሺህ ብር በላችሁኝ እኮ
በዛ ልክ እኮ ብዙ የሚበ- የሚበላ ሰው አለ ተብሲፖ ሰቶናን አይተህ አታውቅም ወይኔ ወይኔ፣ እኛ ድሀ ሆነ አረጉን እኮ ኩሽ ድሀ መናጢ ድሀ አረጋችሁን።
ስንት ብር ነው ያልከኝ አማ
አንዴ ስምንት መቶ አንዴ ሺህ የትኛው እንዳልገባ አላውቅም። ብቻ ግን ግን ብቻ ያልገባ ብር እንዳላውቅም።
መቶ ያልገባለ
እሺ ሌላም እስቲ
እስቲ እስቲ የተረሳ አይጠፋም እስቲ።
በዛ አንድ ነው ስልክ ስልኬን እያነሳ አይደለ እሱ እኮ ያለውን መረጃ check አድርግና ውክልናም ከሆነ መቶ ገብቶላል እሺ check አድርገው አሁን የገባው አ ገብቶ እሺ። እና ደግሞ እስቲ በእናትህ እንደው ንገረን እስቲ እንዴት እንደምንበላ ሌላ ብር የለም እሺ አማ
ስማኝ።
እሺ
ኧረ ግን እግዚአብሔር ፍሩ። የት እንክሰሳቸው? የት እንክሰሳቸው?
ምንድነው የምትጫወተው እሺ ምንድነው የምትጫወተው ይህ ሳይዝ ምናምን የሚለውን ነው ሲዝን ነው ሳይዝ እሺ ኦኬ እኮ ጌሞች ምናምን እየቀያየርክ ተ- ለመጫወት አትሞክርም ብዙ ናቸው እኮ እና ባታሪክ ምናምን አይመችሁም አምስት ኮከብ አሳይቶን የለም እኮ ጭራሽ አምስት ኮከብ እኮ ወጥቶ አያውቅም።
okay አይ ግን እ- እ- እውነት እ፣ ብዙ ሰው እንደዚህ በሚሊዮን አሁን የተ post ኡ ልጆች አሉ አንድ ሚሊዮን የሚያወጡ ልጆች ራሱ አሉ።
የትኛውን አቫታሪክስ ምናምን ማለት ነው JetX አቫታሪክስ የሚባል አቫትሬክ አቫትሬክ አሪፍ ነች።
እሷን እስኪ ሞክራት እስኪ ምናልባት
እሺ አሁን ደግሞ የቀረኝን ቤ- ቤቴ- ቤቴን ሸጬ እጫወታለሁ። ቤቴን ሸጫለሁ። ቤቴ ላይ ቀረኝ።
ስለደወሉ እናመሰግናለን እሺ መልካም ቀን ምሽት አዎ።
እሺ